hello እንዴት ዋላችሁ? ዋሽንግተን እኔ የምልሽ ዶክተር መቅድም ጋር ዛሬ ቀጠሮ ነበረ። ሚሊዮን ወልዳማ ነው የእኔ ስሜ።
ዶክተር መቅደም አዎ። እና ለአርብ እንዲሆንልኝ ፈልጌ ነበር ቀጠሮ። የሆነ በጣም ከባድ ጉዳይ አጋጥሞኝ መምጣት አልቻልኩም። ሚሊዮን ወልዳማ ነው እ?
አንድ መስመር ላይ ይጠብቁ።
እሺ
ስልክ ቁጥር ይጠሩ።
አስራ ሁለት ዜሮ ዘጠኝ አስራ ሁለት እሺ ሰባ አርባ አምስት ሰላሳ ስምንት
ሰላሳ ስንት ስምንት ሚሊዮን ነው?
ሚሊዮን ያ
እሺ ተይዟል። ለአርብ
ቀጠሮዬ ለአርብ እንዲሆንልኝ ነው እባክሽን።
እኮ ይዣለሁ። አስራ አንድ ሰዓት አድርግ።
አስራ አንድ ሰዓት ላይ ነው አርብ ዕለትም።
አዎ አመሰግናለሁ። ሰላም ዋይልኝ።